ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ እ ከ We Plus Solution ነው የምደውለው።
እ ከ We Plus
ምናሽኝ We Plus Solution የሚባል ድርጅት ነው የምደውለው።
እሺ
application አንድ develop አድርጓል እና እዛ ምናምን?
application እ develop አድርጓል እና እዛ app ውስጥ የእናንተ store እንድታስተዋውቁና እንድትገበያዩበት ማለት ነው እና ፈቃደኛ ከሆንክ እዛ ላይ እንድትመዘገብ ነበር።
ማለት ፈቃደኛ አይደለሁም እሺ፣ አመሰግናለሁ።